ጤና ይስጥልኝ ስፖርት ነው እባክዎ የምንወደው ሁሉ ሄሎ።
ስፖርት ነው የምንወደው
ሄሎ
ሁሉ ስፖርት ነው እባክዎ የምንወደው
ቅዳሜ ዕለት የሆነ መቶ ሀምሳ ብር deposit አድርጌ ነበረ እሺ ግን አልገባም ወደ wallet ከቴሌብር ቆርጦ ወደ ና ላከለውትን text screenshot አድርገው በቴሌግራም ይላኩ
ነበረ ባ- መቼ ነው የላኩት
የዛው ቀን ልክ ያለው ማነው ቅዳሜ ስሙ ዕለት ሙስጠፋ ስልኩ ይሄ አይደለም
ሙስጠፋ ነው የሚለው የቴሌግራም ስሙ
የእኔ አዎ
ሙስጠፋማ ሙስጠፋ ሙሌ
ሙሙሌ ነው አዎ ሙሙሌ
እኮ text እኮ ልከንሎታል ደንበኛችን ከቴሌብር የተላከሉትን message screenshot አድርገው ይላኩ ብለን ልከንሎታል እሱን እዩት መልስ እዛው ላይ ይስጡን እሺ